ጤና ይስጥልኝ።
ጤና ይስጥልኝ። ተቋረጠ።
ከአሪፍ ቢሆንም ደውሎች ስሞትን ጋር እንደሚያችን አዲስ አዲስ አዲስ አዲስ ፍስሀ ፍስሀ አዎ ፍስሀ
እሺ መዝግበን ውሎታል። ደንበኛችን ስክሪንሾት አንስተው መላክ ይችላሉ። ከቴሌብሮት ያስፈልግበታል።
ቴሌብር ሚሲ እንዴት ላድርገው? ይኸውልሽ እዛ እንትኑ ላይ ቴሌ- ቴሌብር ልኮልኝ ነበረ
ያንን መላክ ይችላሉ።
እሱ ተለልቶብኝ እኮ ነው ሜሴጅ። ለዛ ነው ማግኘት አልችልም። እሱ እንደዛ ከሆነ ከቴሌብር ደግሞ ማስላክ ይቻላል።
እ?
ደግሞ ያስልኩ ከቴሌብሮት።
እዛ ደውዬ አፈቅሳለሁ የላኩበት።
አዎ አዎ
እሺ በቃ መልሼ ደውል ከዛ
አዎ ይቻላል። ደንበኛችን ቁጥር ላስይዞት ሲያገኙት ወደ ቴሌግራም አካውንታችን ይልኩልናል።
እሺ ላክ
ዜሮ ስድስት ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት
ሲልኩልን ከስር ስልኮትና ስሞትን አንድ ያስቀምጡልን።
አንድ ይቅርታ ድገሚልኝ። ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት ልክ ነው ደንበኛችን።
ከቴሌ ከላኩል በኋላ ነው ወደዚህ ምልከው transaction ኑ።
አዎ
እሺ እናቴ እሺ፣ ለደውሉ መን- እናመሰግናለን። መልካም ምሽት።
እናቴ።